hello hello hello hello። እሺ መልሽ የደወልኩኝ እሺ፣ ዜሮ ዘጠኝ አስራ አንድ የእሷን አገኘው።
የእሷን ይንገሩኝ። የኛውን አግኝቼዋለሁ። የ- እሺ።
ጥልቁን፣ የድንቹ እሺ፣ የድንቹን አገኘው።
አዎ የጥል ጎመን ዜሮ ዘጠኝ አስራ አንድ አስራ አንድ ሀያ ሶስት ሰባ ስምንት አስራ አራት ሰባት አስራ አራት
አዎ
እሺ። የዚህኛው ደግሞ የዚህኛው ጥቅል ጎመን ነው አይደል?
አዎ አዎ። ዳኛ ነሽ የሚል ነው።
አሁን fail አድርጓል group ኡ። ያልተመለሰው የእሷ የስ- የዳኛ ነች ብቻ ነው እንጂ የሌሎቹ ገብቷል።
አዎ የሌሎቹ ገብል። አዎ በቃ እሺ፣ ትንሽ ጠብቁኝ። እሺ፣ ራሴ መልስ ደውዬ እነግሮታለሁ።
እኮ ታስገባልናለህ። እንጠብቅ። ተስፋ አዎ እኮ አሁን ተስፋ ልጠይቃቸው አለው። ሳምንት አለፈው እኮ አባይ።
እኮ አዎ፣ ዛሬ መልስ እነግራቸዋለሁ። አሁን አንድ ሰላሳ
አንድ ሰዓት መልስ እነግሮታለሁ።
እ፣
አዎ በቃ ወይ አደራ፣ እደውላለሁ።
እሺ።
ካልደውልኩኝ መልስ ችግር የለውም። እሺ፣
እሺ፣ እሺ።
እሺ፣ ቻው፣ እሺ።